hello ጤና ይስጥልኝ። ዋሽንግተን ሜዲካል ሴንተር እባኮ ምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልን።
chest CT ይኖራል አለን። አዎ።
ኤኮ እና ECG ም ነበረን አንድ ላይ እና okay፣ ይቻላል። አለን፣ እንሰጣለን።
ሁሉም ብንመጣ አሁን እናገኛለን አዎ፣ መስተናገድ ይችላሉ።
እ- ሶስቱንም።
አዎ፣ እ፣ አንዴ መስመር ላይ ጠብቁኝ።
እሺ።
ኢኮና ምንድን ነው አንደኛው?
ኤኮ ኢሲጂ ኢኮ ኢሲጂ።
አዎ፣ ኤኮ ለብቻው ኢሲጂ እና chest CT እሺ፣ without contrast ነው።
okay። እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ okay፣ መልሼ እደውልልዎታለሁ በዚህ ስልክ።
እሺ፣ አመሰግናለሁ።
እሺ።